ሄሎ
ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው።
እግዚአብሔር ይመስገን። ሊንግስቶን ነው የደወሉት። ምን ልርዳዎት?
እ እንትን አክሲዮን ክፍለ ሀገር ያለ ሰው ሁሉ መግዛት ይችላል አዎ ይቻላል።
ነው? በባንክ መግዛት ይችላለሁ እንዴ?
አዎ ይችላሉ። የት አካባቢ ነው እርሶ?
እ እርሶ የት አካባቢ ነው?
ደቡብ ጎንደር okay እ ሐምሌ አንድ ነው ሽያጭ የሚጀመረው። ሐምሌ አንድ ላይ እንደውልሎትና ምን ማድረግ እንዳለቦት እናሳውቆታለን።
እሺ። ሐምሌ አንድ ነው የሚጀመር።
አዎ እንደውልሎታለን። ስሞትን ማን ልበል።
ሞላ ያየ ሰው ንጋቱ okay ማስታወቂያችንን ከምን ሰምተው ነው?
እ ማስታወቂያችንን ከምን ሰምተው ነው?
ከእንትን ነው ከኢትዮጵያ ቴሌቪዥን።
እሺ ሐምሌ አንድ ላይ እንደውልሎትና እናሳውቆታለን።
እሺ ጌታዬ፣ እሺ አመሰግናለሁ።
እናመሰግናለን።